አሁንም ሰላም አንገርጋሪ ቤት በሰንበት ቦአ ኢየሱስ ምኵራቦሙ ለአይሁድ በሰንበት አርገሃመረ ገብረ ሰላም በኃይለ መስቀሉ ለኢየሱስ ክርስቶስ ጎዳና ለኢየሱስ ክርስቶስ